Hello hello Hello. አቤት ሰላም ጤና ይስጥልኝ ቴሌቪ
እ፣ ይሄ መስመሩ ላይ
እሺ
ዘጠኝ ሰማንያ አምስት የሚሰጁ ዝም ብሎ ብር እየወሰዱብኝ አስቸገረ።
የቴሌቪዥን game ደንበኛ ከሆኑ በየቀኑ ትኬት ስለሚገባሎት ነው
አዎ በየቀኑ ብር ብሞላም ዝም ብሎ ይወስዳሉ።
ደንበኛ ደንበኛ ሲሆኑ በየቀኑ ትኬት ይገባል በሚገባሎት ትኬቶች ወስዶ game ኦችን መጫወት ነው አሁን ደንበኝነቱን ለማቋረጥ ከፈለኩ ምን ምንድን ነው ማድረግ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለን
እ፣ ስድስት
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ስድስት ቁጥር እሺ፣
አ እሺ፣ እሺ፣ ታንኪዩ አመሰግናለሁ።
ችግር የለውም።
እሺ።